አቤት።
ሰላም ጤና ይስጥልኝ። ቴሌዊ
እ
ቴሌዊን ምን ለስራውት?
እ በቃ እየበላህ ለምንድን ነው?
ምን አሉ?
በቀን ሁለት ብር እየበላ ነው። እስቲ ዝግልን።
የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ነው።
አልተፈለገም። እስቲ ይዘጋ ተብሎ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለን
ኮከብ ሰማንያ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ
እሺ፣ መልካም እድል፣ መልካም ጊዜ። እሺ፣ እሺ፣ ቻው ቻው።
ወሬ ወሬ ዱ